ለፍትልኝ።
ሰላም ሰላም ቤት ስልሳ አራት ስልሳ አራት ሀምሳ ሰባት እና ስልሳ አራት ዘጠና ስድስት ስልሳ አራት ዘጠና ስድስት እሺ ምንድን ነው ሰክ ይደረጉልኝ።
ስልሳ አራት ዘጠና ሄሎ።
ስድስት ወይ ሰምቼ እ?
የፊልም ጦሩ ይውጣልኝ።
ይውጣልኝ ነው እኔ ቆይ እሺ አንዴ ጠብቀኝ ይክፈትልኝ ነው እሺ።
ከወስክሪን ማን ነው ስምህ?
ሀብታሙ ነኝ።
እሺ ሰባት ሀምሳ ሰባት ነው ያልከኝ? አይ- አይደለም ይቅርታ።
አይ አንደኛ እ?
ከሚላን ሲኤምሲ ወደ አያት አደባባይ እሱን እየሰራ ሆኖ አይደለ?
እሱን እየሰራሁ ነው። የበርገር ቤት ይውጣልኝ። Hello hello hello
ሀብታሙ እየሰማሁ ነው። እሺ ስድስት ደቂቃ እ? ምን አልሽኝ? Hello ወይ ሀብታሙ የስ- የበርገር ሰሚቱን አስወጥቼዋለሁ። እሺ በርገር ቤቱ እሺ አብ- እሺ አባቴ እሺ